ጤና ይስጥልኝ ከቪዛ ኢትዮጵያ ነበር ምደውለው። አሁን ደውለውልን ነበረ ላምሮት ሆቴል። ያው ከአሁን በፊትም ብዙ ጊዜ አስመዝግበው ነበረ። እዚህ አዲስ አበባ ውስጥ ነው እ ቦታው ሜክሲኮ ጋር ማለት ነው። እና ብዙ ጊዜ ተሰርቶላቸው ስድስት ጊዜ closed ሆነዋል። በኤንኤን መዝግበው ወይ እንትኑ ኢሊዳል ላይ ቡታጅራ ብሎ ነው የሚያወጣው። ለዛ ነው አዎ፣ እሱማ ሁለት ቤት መሰለኝ ያላቸው ሰዎች።
አዎ፣ ኤን አድርገን መዝግብላቸው። ይሄ የአዲስ አበባው ነው።
ሜክሲኮ ሜክሲኮ በቃ አይ ለእኛ ጋር ቡታጀራ ስለሚል የቡታጀራው ከተበላሸ ኢሊዳል ላይ ቡታጅራ ብሎ ነው የሚመጣው። ኤን ሲቀጥል አድርገን ደግሞ መዝግበው ወይስ
አይ ችግር የለም GPS ኡ እዚህ አላነብም እያለንም ስለሆነ ነው።
አዎ፣ እሺ፣ እሺ፣ መልካም ቀን።
አዎ።